ጤና ይስጥልኝ። ሁሉ ስፖርት ነው ባኮ ምልክለው።
እንዴት ነሽ? ሰላም ነው ወይ? ስልካችሁ እኮ አስቸገረኝ።
አዎ ትንሽ እየተስተካከለ ስለነበር ነው።
አንትን ነበረ ሌሊት ላይ የሆነ ብሩ ዝድሮ አድርጌ እሺ
አልገባልኝም እና ምንድን ነው ብዬ ነው።
እሺ የዝውውር ታሪክ ውስጥ ይገቡን ነው አልገባልኝ።
እህ።
የዝውውር ታሪክ ውስጥ ገብተው ያልገባሉትን አዎ።
ፎቶ አንስተው በቴሌግራም ይልኩልናል።
ቴሌግራማችሁ የትኛው ነው?
ቁጥር የያዙ
ቆይ እስክሪብቶ እስክሪብቶ ስጠኝ ምሬ።
hello
ወይ አለሁ። ቆይ ስልክ ልጻብዬ ንገሪ።
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ኧረ አይጥፍም አንተ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት
ዜሮ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ
እሺ እልካለሁ። እሺ እማዬ እሺ እሺ